እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስከ ላዋን አትንኩ ቀሚሷን እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስከ ላዋን አትንኩ ቀሚሷን የተፈጥሮ ጸጋ መርምሩና ወቁ ከግር እስከ ራሷ ውበቷን አድንቁ አይታችሁ ደንግጡ ውብ የሆነ ጥርሷን እንጂ በተረፈ አትንኩብኝ እሷን እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስገላዋን አትንኩ ቀሚሷን ባቷን ተረከቷን ሀርመጻይ ጸጉሯን ስትናዳሌዋን ያለቀን ማማሯን ከመገረም በቀር ከማድነቅ ውበቷን አልፋችሁ ለማየት አትመኙ ጡቷን እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስከ ላዋን አትንኩ ቀሚሷን የተፈጥሮ ጸጋ መርምሩና ወቁ ከግር እስከ ራሷ ውበቷን አድንቁ አይታችሁ ደንግጡ ውብ የሆነ ጥርሷን እንጂ በተረፈ አትንኩብኝ እሷን እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስከ ላዋን አትንኩ ቀሚሷን የመጨረሻውን ሰዎች ልንገራችሁ እንኳንስ እናንተ ባጠገቧ አልፋችሁ በማየት ይቅርና በቅርቡ የማውቃት ሁልጊዜ እንደ አዲስ ነው እኔም ምናፍቃት እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስከ ላዋን አትንኩ ቀሚሷን እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስከ ላዋን አትንኩ ቀሚሷን እሷኔን እያለች እኔም ካልኩኝ እሷን እሷኔን እያለች እኔም ካልኩኝ እሷን እንኳን እስገናዋል